hello hello፣
አቤት።
ምን ይስጥልኝ ነው አባ?
አብሮ ይስጥልን። ሰላም ነው አለ እንዴት ነህ?
አለ።
እንትን ከቴሌ ነበር የምደውልህ፣ ናሬድ ቴሌኮም እህ እህ፣ ከናሬድ ቴሌኮም ነበር የምደውልልህ።
እሺ።
ቴሌ ብር ተመዝግበህ ነበር አይደል?
አ- agent ኡ ነው ወይስ?
agent ኡን እና merchant አ- አዎ፣ active አረጉልክ አላረጉልኝም።
አላረጉልህም?
አዎ፣ okay። የት አካባቢ ነው ያንተ? እንትን ጋምቤላ ነው አይደል?
አዎ፣ ጋምቤላ ነበርኩኝ። አሁን ግን አዲስ አበባ ነው ያለሁት።
okay፣ አዲስ አበባ ነው ያለኸው?
አዎ፣ okay። እና እዛ ማለት ስትሄድ active ያርጉልክ
የ- የትኛውን የ
የቴሌ ብሩንም እየፈለግከውን ሁለቱንም በቃ እሺ።
በቃ እሺ፣ ደውልልኝ። ያው ወደ እዛ ስትመለስ ትመለሳለህ አይደል?
አይ አልመለስም፣ እዚሁ ነኝ። በቃ እዚህ okay፣ አዲስ ለስራ አበባ ስለዚህ ለስራ በአዲስ አበባ ጉዳይ ይደረግልሃ።
እ? አዎ፣ እዚሁ ይሁንልኝ።
okay፣ ስለዚህ አዲስ አበባ ከሆነ አዲስ አበባ የት?
እዚህ በሜክሲኮ አካባቢ።
ሜክሲኮ አካባቢ ነው ቢ- ስራ ቦታክ።
አዎ፣ አዎ፣ በቃ እሺ፣ ሜክሲኮ ያሉ ልጆች አሉ፣ እነሱ active ያደርጉልሃል፣ እነግርልሃለሁ።
በቃ እሺ፣ እ- እሺ አባ፣ እሺ።
እሺ፣ አመሰግናለሁ።
መልካም ቀን።
እሺማ እሺ፣ እሺ።